ሄሎ ሀብሊክላይ ወይ ስልሳ ስምንት ሀያ አምስት ማለት ነው።
እሺ
እ ከፒያሳ ከመሲ ገበታ ነው የሚለው ግን ፒያሳ ይላል ደግሞ መድረሻው አራት ኪሎ ደግሞ ይላል። አልገባኝም። አራት ኪሎ ብላንች ነው ከፒያሳ ነው።
አንድ ጠብቀኝ። ልማድረግ ቤቱን ምንድን ነው ዩት አይ ቆይ ልጠይቃቸው አለ
አሴ ትንሽ ረጅም ወይ አንድ ጠብቀኝ። ከአራት ኪሎ ነው እሺ የታዘዘው
ከአራት ኪሎ ወዴት ነው የሚያልቀው?
ከአራት ኪሎ ፒያሳ ነዋ። ከአራት ኪሎ ፒያሳ እሺ ፒኖ ኪሊንግ ሻርቴት እሺ አይልሃለሁ። እሺ እሺ፣ ቻው